ሄሎ ሄሎ አቤት ሰላም ጤና ይስጥልኝ አብሮ ይስጥልኝ እግዚአብሔር ወይ- ይመስገን ዌብ ዞን ኤሌክትሮኒክ solution አዎ ከ We Plus Solution ድርጅት ነው የምደውለው እሺ We Plus Solution Provider ላይ አገልግሎት ለመስጠት ተመዝግበው ነበር እ, አዎ አሁን ላይ አገልግሎት መስጠት ስለጀመርንን ያለምንም ወጪ ከተጠቃሚዎቹ ጋር መገናኘት እንደሚችሉ ልነግሮት ነው የደወልነው
እሺ እ፣ ከዛ በተጨማሪ We Plus Solution User የሚል መተግበሪያ አለን እሱን በማውረድ የምትሰጡትን አገልግሎትን መመልከት ትችላላችሁ እ፣ እንዲሁም የተለያዩ አገልግሎቶች አሉ እ፣ የትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦቹም እ፣ ማግኘት ትችላላችሁ
እሺ እሺ እናመሰግናለን መልካም የስራ ቀን ይሁንልዎ እሺ ለእናንተ